መቼም ዛሬ ነው ነገ ነው አይንሽን ማይ መቼ ነው ዛሬ ነው ነገ ነው አይንሽን ማይ ደብዳቤ ቢልኩት እንደ ቃል አይሆንም ደብዳቤ ቢልኩት እንደ ቃል አይሆንም እንገናኝና ልንገርሽ ሁሉንም እንገናኝና ልንገርሽ ሁሉንም መቼ ነው ዛሬ ነው ነገ ነው አይንሽ የማይ መቼ ነው ዛሬ ነው ነገ ነው አይንሽ የማይ ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው እንባዬን በዋንጫ ልቤን በሙዳይ እንባዬን በዋንጫ ልቤን በሙዳይ ልኬልሽ ነበረ አልደረሰም ወይ ልኬልሽ ነበረ አልደረሰም ወይ መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው ደረቴን ብዳብስ ልቤን አጥቻለሁ ደረቴን ብዳብስ ልቤን አጥቻለሁ ከልብ ከወለው ወደ አንተ መጥቶታው ከልብ ከወለው ወደ አንተ መጥቶታው መቼ ነው ዛሬ ነው ነገ ነው አይለማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው ከአባይ ወዲያ ማዶ ትዝ የምትይኝ ከአባይ ወዲያ ማዶ ትዝ የምትይኝ እንድመጣ ነው ወይ አዞ እንዲበላኝ እንድመጣ ነው አዞ እንዲበላኝ እወድሽ ነበረ በልቶ እንደመጠጣት እወድሽ ነበረ በልቶ እንደመጠጣት ይሄው ቀረቡልሽ ደስ ይበልሽ ማጣት ይሄው ቀረቡልሽ ደስ ይበልሽ ማጣት መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው ሕይወቴን በሙሉ ያንቺ ነው ብያለሁ እንጂዬ ሆድዬ እኔ ሻልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ አንተዬ ሆድዬ እኔ ሻልካለሁ ሕይወቴን በሙሉ ያንተ ነው ብያለሁ ዘንዶ ቢጠመጠም ወገብሽ ላይ ዘንዶ ቢተመጣ እግርሽ ላይ አንበሳ ቢታሰር እደጃፍሽ ላይ አንበሳ ቢታሰር እደጃፍሽ ላይ አንቺ ልጅ ከልብሽ እቀራለሁ ወይ አንቺ ልጅ ከልብሽ እቀራለሁ ወይ አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ አንተየ ጓደየ እነሻልሃለሁ ሕይወቴን በሙሉ ያንተ ነው ብዬ ስኬት ስኬት ብዬ ስኬት ስኬት ነካ ስኬት ስኬት ብዬ ስኬት ስኬት ነካ ቲባን በላሽ ብሎኝ የናፋቂ ስጋ ቲባን በላሽ ብሎኝ የናፋቂ ስጋ አንተየ ጓደየ
አንቺዬ ሆድዬ እኔሽ አልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ አንቺዬ ሆድዬ እኔሽ አልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ አንቺዬ ሆድዬ እኔሽ አልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ አባካኝ አለች አባካኝ ስሷ አባካኝ አለች አባካኝ ስሷ እያብከነከነች ባይንና በጥሷ እያብከነከነች ባይንና በጥሷ ያባ ጥቁር እንጨት ያብባል በሰኔ ያባ ጥቁር እንጨት ያብባል በሰኔ ለፍቅር ዋስ የለው ምን ላቅርብ እኔ ለፍቅር ዋስ የለው ማንን ላቅርብ እኔ አንቺዬ ሆድዬ እኔ ሻልኩሻለው ሕይወቴን በሙሉ ያንቺ ነው ብያለው አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴን በሙሉ ያንቺ